ውጤት ምልጦ
እማ ብር withdraw አድርጌ ነበረ ትናንት ማታ እሺ እና እስካሁን አልደረሰኝም። ቴሌግራም ላይ ሳወራቸው አሳውቀንላል ይደርሳል ምናምን እያሉኝ እስካሁን አልገባም።
በስልክ ቁጥር ነው።
አ
እሺ አንዴ መስመር ላይ ጠብቁኝ። በጃፓን ያረው አ
እሺ ስምንት መቶ ብር አ
እሺ ይገባል። አሁን ትንሽ ይጠብቁን። አሳውቀናቸዋል እኮ ቅመም የተባልኩት እንደዚህ ነው።
እኮ ለእነሱ አሳውቀናቸው ይገለታል። አሁን ትንሽ ጠብቀን ነው ያሉኝ እና እሺ ትንሽ ጠብቀን ገባለሁ ወይ ድጋሚ እናሳውቃቸዋለን።
እሺ ማማ እሺ መልካም ቀን።
ዛንቺ መልካም